ጤና ከሩ ደስ ነው ወኮ ምልርዶት
ድራፍት ማሽን ተበላሽቶብን ነበር። ማ
አስመዝግበው ነበር ደንበኞች?
አዎ ትናንትና አስመዝግበን ነበር። አጋጣሚ ያሰጣል።
እሺ ያስመዘገቡበትን ስልክ ቁጥር ይነግሩኛል?
ይሄኛው ራሱ ስልክ ቁጥር ነኝ።
አሁን በደወሉበት።
አዎ እሺ መስመር ላይ ጠብቁኝ። ቅዱስ ሚካኤል ባርና ሬስቶራንት ነው።
አዎ አዎ
አዎ ደንበኛችን ትናንትና ጥያቄውን ተመዝግበዋል፣ ግን እስካሁን እንዳልመጡ ደግሜ ጽፌ ወደሚመለከተው አካል አስተላልፍሎታለሁ።
እሺ ማ ስራ ስላቆምን ነው። በአጋጣሚ ስራ ስላቆምን እሺ ደንበኛችን ሌላ ምረዶት ነገር አለ?
አይ በቃ ይሄ ነው።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ ስለ ከብሰብበት በኋላ አስቀምጡልኝ። መልካም ቀን።